አዎ ስራ ፈጅቼ ነበር።
ይንገሩኝ።
አቤት ፈጽሞ ሙሉ ስሞትን ይንገሩኝ።
ምን አልሽኝ?
ስሞትን ይንገሩኝ።
ህሊና ዋለልኝ
ህሊና ዋለልኝ
እድሜ
ሀያ ሶስት
አሁን በደወሉ ስልክ ይገኛሉ?
አዎ እገኛለሁ።
እሺ፣ የሚኖሩበት አካባቢ
እ፣ አየር ጤና
እሺ፣ መስራት የሚችላቸው ስራዎች እንዲሁም የስራ ልምዶትን ይንገሩኝ።
እ፣ ልጆች ማስጠናት
እሺ፣ ሌላ የሚጨምሩት የስራ ዘርፍ አለ?
እ፣ በ part time የሚሰሩ ስራዎች ከሆኑ እሰራለሁ።
እሺ፣ ስለ ጉዳይ መረጃ ከየት አገኙ?
እ፣ እንትን ጋር ተለጥፎ ቄራ ጋር ተለጥፎ አይቼ ነበረ። በአጋጣሚ በዛ ሰፊ ቢሯችሁ ጋር
እሺ፣ ሙሉ መረጃዎትን ተቀብያለሁ። ባለሙያዎችን የምናስተናግደው ማክሰኞ ወይ ሐሙስ ጠዋት ሁለት ተኩል ላይ ስለሆነ ለመሽ ቀን ቀጠሮ ለያዝልኝ።
እ፣ መምጣት አልችልም። ግዴታ መምጣት አለብኝ።
አዎ፣ እኛ ጋር ለመመዝገብ ግዴታ ቢሯችን መጥተው ነው።
እ፣ መቼ ነው? ማክሰኞ እና ሐሙስ ናቸው።
አዎ፣ ማክሰኞ፣ ሐሙስ ጠዋት ሁለት ተኩል ላይ እዚህ መገኘት ይኖርቦታል።
ይሄ እንደዛ አልችልም።
እሺ፣ ስለዚህ መልካም ቀን ይሁንልዎት።
መልካም ቀን